እየጠራ እየጠራ ነው እየጠራ ነው። እዚህ ነይ ቤቻ ቤቲ hello
ወይ ወይ hello ንብረት እንዴት ነህ?
ወይ ወይ ሰላም ነው ሰላም ነው?
አለ ምን ሆኖብህ ነበር?
እ፣ cashier ኦቹ ሁለት cashier ነው ያለው እና እሺ main cashier ኡ copy ምናምን ያወጣል ነበረ እና ሂሳብ ላይ የብቻ አይደለም የሚመዘግቡት ሁለቱም ከኮምፒውተሮች አዎ ይሄኛው ምን ሆነብኝ ሁለቱም እ፣ እንደ አንድ ነው የሚመዘግበው አንድ ኮምፒውተር ላይ ማለት ነው የሁለቱንም እ፣ ከሁለቱም ሲቆረጥ ሁለቱም ላይ ይመዘግባል እ፣ አንድ አይነት ሂሳብ ማለት ነው እንደገና አንደኛው እንትን ኮፒ አያወጣም main ኡ cashier ዋኑ copy cashier አንድ ላይ አያወጣም ኮፒ እዚህ ጋር አያወጣም?
ባለ- cashier አንድ ላይ ኮፒ አያወጣም አዎ ምንድን ነው አሁን ሌላ የሚለው ትንሽ- ስታዝ ኮፒ ስታዘው ምንድን ነው የሚለው?
hide ነው የሚያደርገው። በቃ እንደ cashier two እንደ cashier two
እሺ hide ነው የሚያደርገው።
እሺ አንዴ ቆይ ማን ማን ያለው shop አሁን እ? እ? እ?
ማን ነው ማን ነው shop ያለው?
እ፣ ሰራተኛ ነች። የእሷን print ስታዘው ሊያውና አንዴ AnyDesk ስላገባውበት ስታዘው ሊያው እስቲ ምን እንደሚላት
ምን ምን ስታዘው print ስታዘው ኮፒ ያወጣም አይደል ያልከው?
print እንትን አሁን print እንትን አለች አይደለ አዎ ምልክቷ አዎ እሷን hide አድርጓታል። እንደ እዛ እንደ cashier two ማለት ነው።
okay ወይ ደግሞ ገብተሽ በ AnyDesk እኮ ገብተሽ ብታይ በቃ።
እ፣ አሳይሻል።
እሺ ልኬልሻለሁ ኤኒዴስኩን።
በቃ እሺ
እሺ እሺ